ጤና ይስጥልን ደንበኛችን አብሪቱ ማልበል ኢትዮጵያ ጥቅም ነው የምደውልልዎት እሺ ክላሲክ ሴንት ጆርጅ ሀውስ ኖት አይደለ?
የስ
ክላሲክ ሴንት ጆርጅ ሀውስ አይደል?
አዎ
እሺ ሰሞኑን ኤስኤምኤስ ስለ ቢጃይ ደንበኛ እያላክን ነበር። ኤስኤምኤሱ ደርሶታል?
እም፣ ደርሶኝ ነበር አዎ አላየሁትም በዲቴል አላየሁትም እንጂ
አዎ እሱ ቁጥር የደንበኛ መለያ ቁጥር ነው። የቢጃይ ደንበኛ አዎ።
ስለመሆኑ መለያ ቁጥሩ ደንበኛችን በደንብ ያዙት።
እሺ እሺ ሰማንያ ስድስት ሰባ ሰባት ላይ ሲደውሉ የቢጂአይ መለያ ቁጥር ንገሩን ስንሎት እሱን ነግረውን ነው መስተናገድ የሚችሉት።
ጥሩ እሺ እሺ እናቴ እናመሰግናለን። መልካም ምሽት።
thank you አመሰግናለሁ እሺ ቻው